Hello
Hello፣ ጤና ይስጥልኝ።
ሰላም ጤና ይስጥልን። ቤት ቤት
withdrawal አድርጌ ነበረ እና approve እንድታደርግልኝ ነበር።
እሺ ስንት ብር ነበር?
ሀምሳ ሺህ ብር አስር አስር ሺህ ብር አምስት
እሺ ቤት ቤት ቁጥር ከኝ ነው።
አዎ
እሺ check ላድርግልህ ትንሽ ጠብቅ። ቼክ እያደረኩልህ ነው። እሺ እሺ
ምናሴ አበበ ነው።
አዎ ምናሴ አበበ
በቃ confirm አድርጌ ላለ ይገባላል። እሺ ትንሽ ጠብቀው።
እሺ እሺ thank you እሺ መልካም ቀን።
እሺ መልካም ቀን።
እሺ አሜን።